የለጠና ያብለኝ ቤታ ተለምዶ እግዚአብሔር ይመስገን።
ሄሎ ዛሬ ሄሎ
ደህና ነህ?
እግዚአብሔር ይመስገን።
ኦኬ ሲከብድህም ሰው ታክስ ደይል ና ባሬ እሺ ከአብዲ መነሻ
ዳያስፖራ ዲያስፖራ እሺ ካውላ ቪዲዮ
አ፣ ላጪ
ካብ ዲያስፖራ ላጪ እሺ ንክልኣኸሎም እየ መናሪያ እሺ ኒ ታዋሪ ማለት ነው።
አዎ እሺ እሺ እሺ ና ቆረባ እየ ክልኣኸሎም እየ ማዓንቲ
እሺ